ምን አለ ታዟል።
ሰራት ላይ የምታዘዘ
መች ሰላም ዋልሽ?
እግዚአብሔር ይመስገን።
ኦርደር ቼክ እንድታደርጊልኝ ነበረ ወደ ንረገረኝ
ሀያ አምስት ሰላሳ ሁለት ሀያ አምስት ሰላሳ ሁለት አዎ፣ አልታዘዘም ተብዬ ነበር።
አልታዘዘም ተብያለሁ። ስምህ ማን ነው?
አዎ፣ አሸናፊ ተስፋዬ
እሺ ታሳንች ከየት ነው ያዝከው?
ኦስካር ከኦስካር ታገናኘኛለህ? አሸንፊ እሺ።
ቤት ነው?
እሺ።
ሄሎ ሄሎ፣ አቤት።
ጤና ይስጥልኝ። ኦስካር በርገር ባልደራስ ነው።
አዎ፣ እ፣ እሺ፣ ገርጂ ካዲስኮ ቆይ፣ እሺ፣ አልታዘዛችሁም እንዴ? በሰባ አምስት ሀያ አምስት ሰላሳ ሁለት አልታዘዘም አልታዘዘም።
እሺ፣ አንዴ እናቴ ጠብቂ።
ሄሎ
ሄሎ ቆይ፣ አሸናፊ አንዴ ወይ።
ጠብቂ። መስመር ላይ እሺ።
እሺ
ሎዛ ሎዛ የለችም። የሎዛ ነው እና ሀያ አምስት ሰላሳ ሁለት ማለት ነው። ሀያ አምስት ሰላሳ ሁለት አልታዘዘም እያሉ ነው፣ ግን ገርጂ ካዲስኮ ነው የሚመጣው። ምናልባት ከኦስካር ነው እና እንትን branch ተቀይሮ እኮ ነው ምናልባት። እዚህ ላይ ደግሞ አልተጻፈም። አዎ ሀያ አምስት ሰላሳ ሁለት አሸናፊ መልሽ ወይ።
እደውልልሃለሁ። እሺ እኔ እሺ እሺ